Venați limbi ይቦራነኝ እባክዎ የምንረዳው
ሄሎ እ አቤት ቤቱ ቤቱ አልሰራ ብሎን ነው።
ምን ሆነብህ?
ቬሪ ኮድ ላለ ሰንድ ኮድ ምናምን ይለኝ ሰንድ ኮድ ምናምን እያለ ነው።
ምንድነው ፓስወርድህን ረስተኸው ነው?
ፓስወርዱን አልረሳውም። አልሰ- እሺ።
ሌላ ሌላ ነገር ፓ- ሌላ ፓስወርድ የጠየቀኝ ነው።
የምን አይነት ፓስወርድ አባ?
ቬሪ ፊ ኮድ እያለ ነው።
እኮ ምን ስትለው ነው እንደዛ የሚልክ?
አይ ልክ ስገባ እ፣ እ፣ password ኡን ስጭን በቃ አልሰራ አለ። verify code ይላል።
እሺ ምንድነው login ብለህ ነው አይደል የገባኸው? register ብለህ አይደለም የገባኸው።
ሬጂስተር ብዬ አይደለም ሎጊን ሎጊን ብዬ ነው ብለህ የገባሁት።
ገባ፣ ከዛ ስልክህን አስገባ፣ ከዛ password ህን አስገባክ።
አዎ ፋ- ከዛ- ልክ password ኡን አስገብተህ re- register I mean login ስትለው ምን አለክ?
verify code ይላል።
resend verification code ምናምን አለ?
አዎ እስቲ ቆይ እሺ፣ አንዴ check እናደርጋለን። እሺ ትንሽ አይ።
ጠብቀኝ፣ እሺ መልሼ እደውልልሃለሁ።
እሺ